ሰላም ጤና ይስጥልን።
እንዴት ነሽ እናት?
ሰላም አለ።
ይቅርታ ጥቅል ጎመን አዝዤ የነበረ ትላንት እሺ ሰሚት አካባቢ እና አልመጣም። check ታደርግልኛለሽ?
እሺ፣ ቆይ እንዴ። ናርዶስ ልክ ነው። አዎ።
ጥቅል ጎመን ያልመጣለት በአስራ ዘጠኝ order አድርገው ነበር። አሁን ምን ያልሽኝ እናቴ? ይቅርታ።
በአስር ትላንት ነበር order ያደረጉት።
አዎ፣ አዎ።
okay ያው ዛሬ የወጣ product ላይ የለም፣ ይቅርታ ነገ ይመጣሉታል።
እ፣ ሰሚት ነው አይደለ? location ያስገባሁት እሺ፣ እንዴ ኮችን check አድርጉ። አዎ ሰሚት ነው።
ሰሚት ተባለች።
አዎ ሰሚት ሰባ ሁለት ነው።
ነገ ድንገት እኔ ባልኖር ለሚረከብ ሰው እዛ ደውዬ ነው ማገናኘት የምችለው ወይስ ቁጥር አሁን መስጠት አለብኝ? ድንገት ባልኖር ብዬ ነው።
አይ ችግር የለውም። driver ኦች ካወጡ በኋላ ስለሚደውሉት ቀደም ብለው ቁጥር መስጠት አዎ።
ይችላሉ።
እሺ። ሌላም ደግሞ ከሌላ ሰው ጋር እሺ join ያደረግኩት ነበር ሰሚት ሰባ ሁለት ድንች፣ ቲማቲም እሺ
እና አልመጣም አለኝ። ሽንኩርት ነው የመጣው። ሽንኩርትና ካሮት ነው ያለው መሰለኝ።
ድንች፣ ቲማቲም እና ምን አሉ ማን ላይ ነበር order ያደረጉት? ሳምሶን
ምን አልሽኝ እናቴ? ይቅርታ በጣም እሺ።
ሳምሶን ላይ ነበር order አዎ ያደረጉት።
አዎ አዎ።
ቲማቲም፣ ድንች እና ካሮት አቮካዶ አቮካዶ ማዘው ነበር። አዋ አዎ።
okay እሱ አልወጣም ተብለዋል።
ያ ሙሉ order ኡ አልመጣም። አምስት order አዘን ነበር።
አቮካዶ እዚህ ጋር እንደተቀበለ ነው የሚያሳየው። ይቅርታ አቮካዶ አለ፣ ሽንኩርት አለ።
አቮካዶ ወጥቷል።
አዎ ሽንኩርት ወጥቷል።
ካሮትም ይቅርታ ገና ሳምሶንን check ያርጉት።
እሺ ችግር የለውም። አንድ አዎ።
family ስለሆነ ነው ይመጣሉ ለማለት ነው። አንድ ይሄ order ይሄ order ወጥቷል እኮ ሳምሶን እንደተረከበ ነው እዚህ ጋር የሚያሳየው።
አምስቱን አልተረከበም፣ ቀሪውን ነው የተረከበው። እሱ ይደውልላችሁ ወይም
አቮካዶ እንደተረከበ ያሳያል። ካሮትም እንደዛው።
ሽንኩርትም የችብስ ድንች አዞ ነበረ።
አዎ እሱ የችብስ ድንቹ ገና ነው አዎ፣ አልወጣም። እሱ እና መልሽ ቲማቲሙስ ድንቹ አልወጣም።
እሺ ቲማቲሙም አል ቲማቲሙም አልወጣም።
ነገ ነገ- ይመጣልናል።
አዎ፣ አንድ ላይ ነገ- ነው ያዘዝነው።
ይቅርታ በጣም አሁን ነገ የሚወጣ order ላይ ነው። ሽንኩርትም አዘዋል አይደል? እሱ ላይ አዎ ቤታችን ባዶ ስለሆነ ነው የደወልኩልሽ።
አዎ፣ የሽንኩርቱን ተቀብሏል።
ተቀብለናል። አዎ አዎ።
ጥቅል ጎመንም ዛሬ ስለጠበቀን ነው የደወልኩልሽ እና አመሰግናለሁ።
ጥቅል ጎመን፣ ድንች፣ ቲማቲም ነው የቀረውት አይደለ?
አዎ ልክ ነው።
ይመጣሉታል።
አመሰግናለሁ።
ይቅርታ ነገ እናቴ።
ይመጣሉታል። መልካም ነገ ግን እንዳታሳልፊ ነሽ።
okay፣ ችግር የለም። እሺ፣ እሺ እሺ።